ሙስሊም ስቴት
ሰላም ነው።
ሰላም ነው።
አሁን አንድ ሺህ ብር አስገብቼ ነበረ ነው እሺ ገንዘቡ withdraw ሆኗል።
withdraw ሆኗል።
withdraw withdraw ሆኗል። ወዴት withdraw ሆኗል?
እሺ ወዴት እንደሆነ አታውቅም ነው ወይስ?
አ
እሺ አንድ የቤት ቤት ስልክ ቁጥር ንገረኝ። የደወልክበት ነው?
አ አ
እሺ ጠብቀኝ አንዴ። አሁን መጨረሻ ላይ የተደረገችው ነች አይደለ?
አ አስራ አንድ ሰማንያ ዘጠኝ ሰማንያ ስድስት ቤተሰብ መሐመድ አህመድ ወደሚል ቁጥር ነው። account number ኡ ደግሞ 0927 1994 93 ያንተ ቁጥር አይደለ?
የኔ ቁጥር አይደለም። ባ
okay። ስለዚህ password ህን የሚያውቅ ሰው አለ ማለት ነው። draw አድርጎብህ ነው።
ባ- እንግዲህ እህ
እንደዛ ማንም ሰው ማለት አላውቀውም። አሁን ለምሳሌ
እኮ password ህን የሚያውቅ ሰው አለ ማለት ነው። እና ይሄ መሐመድ አህመድ የሚባለው ሰውዬ አ draw አድርጎብሃል። ወደ እሱ account number ነው የገባው እና አሁን password ህን ቀይረው።
ስለዚህ ገንዘቤ ግን እንደ- እሱ ጋር ነው የሚገባው።
እሱ ጋር ነው ስልኩን የገባው።
ቁጥር አታውቀውም? እስኪ ልንገርህ አዎ።
ቁጥሩን ዜሮ እሺ።
ዘጠኝ ሀያ ሰባት እሺ አስራ ዘጠኝ እሺ ዘጠና አራት
አስራ ዘጠና ዘጠኝ ሶስት ቆይ አንዴ፣ አስራ- ሀያ ዘ- ሀያ ሰባት አስራ ዘጠኝ ዘጠና አራት አ ዘጠና ሶስት
ዘጠና ሶስት
እስኪ ቁጥሩን የምታውቀው ከሆነ እንትን በል። አሁኑኑ password ህን ቀይር እሺ።